ጤና ይስጥልኝ አሪፍ ነኝ። መሀሌት ነኝ። ባኮም ልርዳዎት?
እንዴት ዋልክ? ሰላም ዋልክ?
እግዚአብሔር ይመስገን።
አለን ቅድም አስመዝግቤ የነበረን ልከፍል ስል ይዞብኝ ትናንትና ማታ እሺ፣ ቀን ላይ አስመዝግቤ ነበር። እስካሁን አልተለቀቀልኝም።
ማን በሚል ስም ነበር ያስመዘገቡት?
በፍቃዱ በፍቃዱ አከለ በፍቃዱ። እሺ፣ ደንበኛችን system ላይ check እያደረኩልዎት ነው። ጥቂት ይጠብቁኝ።
እሺ እማዬ
እሺ፣ ደንበኛችን መስመር ላይ ነዎት?
አዎ አዎ እሺ፣ ስላስጠበቅኩት ይቅርታ። ሪፖርት ተደርግሎት እ፣ በእኛ technical support team እየታየ ነው ችግሩን ለመፍታት። ስለዚህ እስከ- ትንሽ ይታገሱን።
እስከ መቼ ፈተን
አዎ፣ በዚህ ቀን ማለት አንችልም። system ኣችን ላይ የተወሰነ ችግር ስላጋጠመ ተመሳሳይ case ኦች አሉና ተራውን ጠብቆ አዎ።
ይስተናገዳሉ።
እሺ እሺ እሺ፣ ሌላ መረዳዎት ነገር አለ?
አይ የለም በቃ እሺ እሺ፣ ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት ያስተያየቶትን ያስቀምጡልን። ስለ ደወሉ እናመሰግናለን። መልካም ምሽት።
እሺ